كانت الإتيس የበራ መርጃ ማዕከል በኩል ለዳው
ሰላም አላችሁ።
እግዚአብሔር ይመስገን።
እንትን ነበረ ወደ መቀሌ ቲኬት መቁረጥ ፈልጌ።
እሺ ይቻላል።
እሺ እ፣ ስንት እንደሆነ ትነግረኛለህ?
ለመ ከአዲስ አበባ መቀሌ ነዋ።
አዎ ደርሶ መልስ ፈልጌ።
ደርሶ መልስ እሺ። ያው እንደየቀኑ ይለያያሉ። ዋጋው የሚመርጡት ቀን ይኖራል።
እኮ አይ ገና ለ- አሁን አይደለም እኮ ፈልግ እሺ ዝም ብዬ አሁን ላይ ያለውን average ዋጋ ልንገሮትና እሺ እሺ አንድ ደቂቃ